ጤና ይስጥልኝ ቢጂአይ ኢትዮጵያ ሰላም ነኝ። እባክዎ ምን ልርዳዎ?
ጥገና ፈልጌ ነው።
እሺ ደንበኛችን ቢጂአይ ID ዎትን ይንገሩ
እሺ ሀያ ሁለት ሀያ ሁለት ሰማንያ አምስት
ሀያ ሁለት ሰማንያ አምስት ሰላሳ ሰባት ሰላሳ ሰባት ስልሳ አንድ ስልሳ አንድ እሺ አንድ የመስመር ላይ ገብቶ ሀያ ሁለት ሰማንያ አምስት ሰላሳ ሰባት ስልሳ አንድ ነው ያሉኛ አ፣ አ።
ደንበኛችን በዚህ ቢጂአይ ID እየመጣልኝ አለ ምናልባት TIN number ነው እንትን ነው dealer code ነው dealer OK ይሄ አዲሱ
old old ነው።
dealer code ኡ በዚህ እያገኘሁት አይደለም እስኪ አንድ የመስመር ላይ ጠብቁ እሺ ሀያ ሁለት ሰማንያ አምስት ሰላሳ ሰባት ስልሳ አንድ
የቤቱ ስም ማን ነው የሚለው ሙለር ቢላ ብር
እስኪ ወይ TIN number ኣቸውን ሊነግሩኝ ይችላሉ
እሺ እ፣ ዜሮ ዜሮ መስመር ላይ ያሉ አ፣ ሁለት ዜሮ ጤና ይስጥልኝ ደንበኛችን መስመር ላይ ያሉ አ፣ ይታ- አይሰማም
እሺ አሁን ይሰማል ተቆራረጠ መሀል ላይ እሺ ምናልባት
እ፣
አይ TIN number ብዬ number sorry ያገኘሁት ሙለር ቢርላቨር አ፣ እሺ ሙሉ ስም ይንገሩ ሙሉነህ አስማረ
ሙሉነህ አስማረ አ፣ ስልክ
ዜሮ ዘጠኝ አርባ ሁለት
0942 ሀምሳ ስድስት ሀምሳ ስድስት 56 56 ስልሳ ሁለት
62 አ፣
የት አካባቢ ነው specific area ኮየ T five
ኮየ ፈጬ G5 T five T five G5 T five ኮየ ፈጬ route ሀምሳ route ሀምሳ ማለት ነው
በ territory ሳይሆን space ቦታው የሚጠራበት ኮየ በኮየ ፈጬ።
ኮየ ኮየ ኮየ ኮንዶሚኒየም እሺ። የብልሽቱ የምን ማሽን ነው?
በረዶ አይይዝም የድራፍት ማሽን ነው።
ድራፍት ማሽን ነው በረዶ አይይዝም። እሺ፣ ም- መዝግቤ ወደ ጥገና ክፍል ልኬዋለሁ። የጥገና ክፍላችን መጥተው ጥገና ያደርጉላቸዋል።
thank እሺ፣ ሌላ ምረዳውት ነገር አለ?
ችግር የለም ለአሁን ይህ ይስተካከልና እንደውላለሁ እሺ፣ እሺ፣ ስለደወሉ እናመሰግናለን። አገልግሎቴ ላይ ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልኝ። መልካም ቀን።